Hello.
Hello, hello, ma'am.
እሺ
ኬቲ
Hello እየነገርኩህ ነው።
እሺ ቲቲ ሀያ አራት እ እ ቲቲ
እ እሺ አሁን ስልክ ቁጥር ልንገርህ እና እሱ ላይ በ text ላክልኝ እስቲ።
እሺ እንደሚሻለው አዎ ልንገርህ ስልክ ቁጥር
ንገሪኝ።
ዜሮ ዘጠኝ አርባ ሶስት
አርባ ሶስት ዜሮ ሰባት
ዜሮ ሰባት ሀምሳ ሰባት ሰባ አንድ ሀምሳ ሰባት ሰባ አንድ አዎ በዚህ ላይ እ፣ text ላክልኝ መቼ እንደገባ ቀኑንም እ፣ ብዛቱንም ስንት እን- ስንት እንዳዘዝክም ላክልኝ።
እሺ